ሄሎ ጤና ይስጥልኝ ቻልኩ
አዎ ሰላም ጤና ይስጥልኝ ምን ነው
ሰላም ሰላም ሰላም እንትን ስለ ድር ስለ ድርድር አስገብቼ የት እንዳለው አላውቅም። ቼክ አድርግልኝ።
ምን ላይ ነው?
አ፣ እንትን የአሪቴ የአሪቴ ትራንስ
ያ ሄሎ ሄሎ